hello አቤት ተደውሎ ነበረ ከየት ነው
ለ national ID ክፍያ ፈጽመው ነበር እ እ
national ID ክፍያ ፈጽመው ነበር ምን ላይ ክፍያ
ክፍያ ፈጽመው ነበር
ይቆራረጣል እናቴ
national ID ለመውሰድ ክፍያ ፈጽመው ነበር አ አ አ
ተቀብለዋል ደርሶታል እ፣ ID ውን አልደረሰኝ ሰንጋተራ ነው የቀጠሩኝ ፖስጣ ቤት ሰንጋተራ
እሱ
ሰንጋተራ ፖስጣ ቤት ነው የቀጠሩኝ ክፍያውን ከፍያለሁ በቃ እሺ መድ- መድረሱን check ለማድረግ ደወልነው እ መድረስ አለመድረሱን check ለማድረግ ነው የደወልነው አያለሁ። እሺ thank you thank you